እሺ Hello መቅደስ አቤት Okay አሁን ሞክሬው ነበር እና እሺ ያስገባል complete payment ድረስ ይወስደኛል። እኔ ምን ከነጭራሽ ነው አላስገባም ያሉት እርሶ?
አይደለም ይኸውልህ እንትን ይላል እኮ እ፣ ያስመርጣኛል ከዛ join ላይ እና አ ወደ payment ኡ ነው የማይወስደው Okay እንድ- በዛ ፊት ለፊት ባለው እንትን ወይስ share ተደርጎ ነው ሰው ሊገባ የሞከረው group ላይ?
ኧረ በራሱ ፊት ለፊት ቀጥታ ባለው share አድርጌ Okay ልቅማ እ፣ አዎ በ share ይሞክሉት እስኪ። አሁን እኔ ቀጥታ ነው የገባሁበት፣ አስገብቶኛል። Payment complete ቀጥታ Payment እያለኝ ነው።
በአራት ሰው ነው እየሞከርን ያለ ነው join የሚያደርገው በሙሉ አዎ Page ጋር ፊት አልቻለም ለፊት ነው እያለ ያለው መቅደስ ሚለው ጋር ከገባችሁ በኋላ እ፣ እንትን ኢንኳተር ሲል Join ላይ የለ አዎ ስሟን ይ- Join አ- አዎ join ምትል join ምትለዋን አይንኳት። ይሄ መቅደስ ሚለውን ይንኩትና እ፣ ስሙ ላይ በኋላ ቀጥታ እንትኑ ጋር ነው payment ጋር ነው የሚወስዱት። ዛን join እሺ ይበሉት ይመስለኛል።
እንሞክረዋለን እርሶ ጋር add to cart የሚለው ነው የሚመጣው አይደል?
አዎ አ- አዎ እንደሱ ነው አዎ፣ ያለው እሱ መምጣት የለበትም። ልክ ስሞትን ሲነኩት ቀጥታ ያኛው ይወስዱታል join የሚያደርገው ጋር።
እሺ እሺ እሺ እሺ፣ መልካም ቀን። እሺ ቻው።